hello ጤና ይስጥልኝ ቻፓ።
ጤና ይስጥልኝ። ሰላም ናቸው?
ሰላም ጤና ይስጥልኝ። እንዴት ዋል?
የእንትን ፈልጌ ነበር፣ የዘመን ቤት መረጃ ፈልጌ ነበር።
እሺ ምንድን ነበር የፈለጉት?
ከአሪፍ ፔይ ትናንትና ወደ ቴሌብር transfer አድርጌ ነበርና
ከምን ከምን ከአሪፍ ፔይ
አሪፍ ፔይ ከሆነ አሪፍ ፔይ ጋር ነው የሚደውሉት። እሺ ይሄኛው የቻፓ ስልክ ነው።
okay ቻፓ ነው።
አዎ፣ አዎ፣ ሁለት የተለያየ company ስለሆነ አሪፍ ፔዮች ጋር ይደውሉ። እሺ
okay አጭር ስልክ ይኖርሻል እንዴ? እና- የነሳቸው የእነሱን አናውቀውም ይቅርታ
okay ካለሽ ግን ብትሰጥኝ አሪፍ ነበር።
የአሪፍ ፔይን ስልክ አናውቀውም ይቅርታ።
እሺ በቃ እሺ፣ አመሰግናለሁ። እሺ
እሺ መልካም ቀን።
አሜን። እሺ